hello
አቤት ዮሐንስ እንዴት ነህ? ሰላም ነው?
ሰላም ነው፣ እግዚአብሔር ይመስገን።
አለን አለን። እንትን ነበር ይሄ ፋይሉ ምናምን ይኸውልህ extract አይደረግም፣ ምክንያቱም corrupt አድርጓል ፋይሉ። በዛ ላይ ደግሞ ቫይረስ much አለ በኮምፒውተር unhide ምናምን ምናምን የሚለው ፋይል ፊት ለፊት የምታየው ፋይል ቫይረስ ነው።
እሺ ኮም- ኮምፒውተሩን በነ format አስደረግና ከቫይረስ ንጹህ አስደረገው። antivirus ም አትጫንበት፣ ግን በየተለያዩ ማን እየሰካችሁበት እንትን አትወሩት እና ፋይሉን ደግሞ ሌላ ኮምፒውተር ላይ ምናልባት ውሰድና extract አድርጎ እዚህ ላይ ላይ አደርግ ሌላ ኮምፒውተር ላይ ምን እምቢ አለ እኮ።
እምቢ አለ። በቃ ፋይሉ corrupt አድርጓል። ከእንደገና download አድርጉት ወይም ደግሞ የሚሰራ ሰው ካለ በ flash እንዲሰጧችሁ ጠይቋቸው።
የሚሰራ ሰው ማለት ነው።
ሌላ የሚሰራ ሰው በፍቃዊ የምታውቁት ሰው ካለ እናንተ የቤት እንድ ቤት ይህን game ኡ የሚሰራ እናንተ ጋር የለም መጥቶ ቢወስድ በ flash
እኔ በ flash ይኖረኛል፣ ልሰጥ እችላለሁ ከመጣክ።
በቃ ያልሆነ የማረቅ ይሻላል። አ? ኮምፒውተሩ format መደረግ አለበት።
መደረግ አለበት። ቫይረስ too much ቫይረስ ስላለበት run ም አያደርግልንም game ኡ።
okay
እሱን በደምብ check አድርገውና እንትን በል።
እሺ።
እሺ፣ እሺ። ምን ለማድረግ ፈልጎ ነው? ወይ ውጭ እንዴት ናችሁ? ሰላም ነው? በቃ አባሩ እኮ ይሄ ጨዋታው ከእንደገና ይደረጋል ተባለ ነው። ለምን ከእንደገና ከዜሮ ነው የሚጀምሩት? ተው ተባለ። የእነሱ ጨዋታ የእነሱ ራሱ የተቋረጠ እኮ ነው ጨዋታው መሀል ላይ። አዎ፣ ተቋረጠ ጨዋታው። አዎ፣ የለም፣ በድካም ነው ምናምን የሚያደርጉት። ከዛላላውን ፓውዛችን ተቀነሰበት የኛ ደረግ ቀነሰ ጨመረበት ሶላንክ የነበረ ካንተ ማለት ነው እኮ አብዛኞች እንደዛ ይሆንባቸው ለበጎ ነው ለበጎ ፎከስ የሚሰጡ ቤት ነው እንዴት እኮ ነገር ያለው ባለፈው የኤሌክትሪክ ላይ ስለማቅመጥ ነው ቶፕ ኔም ተበርጓል ይህንን ሰባ ምናምን የመጣው ሰባ ምናምን ብሬን አስገድቼ ነበር ኧረ የሆነ ሰዓት ታገኘዋለህ ለምንማ ተው ቅጥሉ ካልገባማ አይሆንም አዲስ ቤት ማለት ላሉት ነገር የስራ ዛሬ እኔ ነኝ ጸሐፊ፣ እኔ ጸሐፊ ነው።